ሌላ ጤና ይስጥልኝ።
ይቅርታ አሁን ደውዬ ነበር እና ስልክ ቁጥር ሰጥተውኝ ነበር።
እሺ ጠፋብኝ ማለቴ screen ላይ አድርጌው በስህተት ዘግ እንትን አለብኝ ስልኩ ሲዘጋ አብሮ ጠፋ screen ሳላደርግ search ሳላደርግ
እሺ ዜሮ ዘጠኝ ማለቴ የኮሜዲያን ሸቱን ስልክ በቴሌግራም ምናምን ብዬ ጠይቄ ነበር አሁን ገብቶኛል። አዎ።
okay እሺ ዳግም ልትሰጠኝ ትችላለች?
እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስድስት
okay ሰባ ስድስት ሀምሳ ሰባት
okay ሰባ ስድስት ሀምሳ ሰባት ሀያ ሶስት ዘጠና ሰባት ሀያ ሶስት ዘጠና ሰባት
እሺ